Hello አሎ ጤና ይስጥልኝ።
ጤና ይስጥልኝ Best Bet።
ቤ- Best Bet አዎ ምን ልርዳ?
agent መሆን ፈልጌ ነበረ አዎ አዎ እ፣ እና ነገ ለመምጣት እያሰብኩ ነበር።
ትችላለህ ምንድን ነው ይዤ ልምጣ?
ማለት ምንም ምንም ይዘህ መምጣት አይጠበቅብህ።
እጅና እግሬን ብቻ።
አዎ ራስን ብቻ። እሺ እሺ፣ ምንድን ነው የምታደርግልኝ? ማለት እ፣ link ነው የምትሰጠኝ? ምንድን ነው የምታደርግልኝ?
በቃ ትመዘገባለህ። process ኡን ምናምኑን በደንብ እንትን ትላለህ።
እም፣ ከዛ በኋላ ያሉትን step ኦችን ምናምን እ፣ ጠይቀህ እንትን ማለት ትችላለህ። ማዋራት ትችላለህ በደንብ ውል አለ?
information አለ። አዎ።
እሺ፣ የት ነው የምመጣው?
እ፣ head office ኡን ታውቋለህ? የእናት ባንክ head office የት ሀገር?
ካዛንችስ አ- አዲስ አበባ።
ሌላ branch የለውም?
Okay የት ነህ አንተ?
እኔ ይርጋለም ለሐዋሳ ቅርብ ማለት ነው።
Okay መምጣት አይጠበቅብህም። agent ደግሞ አለ ምህረት Yes.
የምትባል agent አለች የ Best Bet እሷን ነው የምታወራው።
የት ሐዋሳ- ያለችው?
ሐዋሳ ማለት ነው።
ስልኳን ላክልኝ እባክህ።
እሺ ስልኳን እ፣ ልንገርህ አሁን እ፣ አንዴ እ፣ እ፣ ቆይ አንዴ ስል ሌላ ስልክ ልፈልግ።
እሺ አይ save አድርገህም መደወል ትችላለህ።
ቆይ እሺ እሺ ዜሮ ዘጠኝ
እሺ አንዴ አንዴ ዜሮ ዘጠኝ አስራ ሁለት እሺ አስራ አንድ እሺ ዜሮ ዜሮ አስራ ስምንት አስራ ስምንት አዎ አዎ እዚህ ሐዋሳ ነው ያለችው እሷ።
አዎ እሷን ማውራት ትችላለህ።
agent ናት አይደል?
አዎ አዎ አመሰግናለሁ። ጊዜ እሺ እሺ